hello ጤና ይስጥልን ፍቱን ፊዚዮቴራፒ አቤት
ሀዊ ይባላለሁ ከ We Plus Technology Solution ነው የምደውልልዎት እሺ እ ድርጅታችን We Plus Technology Solution አዲስ እ መተግበሪያ ይዘው ወደ ገበያው መጥቷል እሺ በዚህ መተግበሪያ ላይ ሀምሳ ድርጅቶች service ኦቻቸውን የሚሰጡትን እ service ማስተዋወቅ ይችላሉ እና የእርስዎን ፊዚዮቴራፒ ክሊኒክ አ በዚህ application በመጠቀም በነጻ ለብዙ ሰዎች ተደራሽ መሆን ይችላል okay እሺ እና link ልላክሎት እና application ኑ ላይ አ እ provider የሚለው ላይ ይመዘገባሉ ድርጅቶችን ያስመዘግባሉ ማለት ነው
እሺ
እ አሁን message ላይ እልካለሁ
በቃ እሺ እንትን ካልገባኝ ደ- ደውዬ ደግሞ check አደርጋለሁ እናት ይቻላል ሜሴጅ በደረሱት ስልክ መደወል ይችላሉ እሺ አመሰግናለሁ